hello
hello
ወዬ
ደህና ነሽ?
ደህና ነህ?
ምንድን ነው ደግሞ እ
ምን ሆንኩኝ?
እ I hate you
አዎ እያመመኝ ስራ ስለገባሁኝ I hate you
ምን ነው እንዳትቀሪ እያልክ ያስፈራራከኝ። መብቴን እንዴት ነው? ቤት ገባሽ?
እየተጋፋክ አዎ ቆየሁ።
ነው እንዴ?
ጠዋት እኮ ነው የገባሁት።
እኮ ጠዋትማ አይቼሻለሁ።
አዎ
እንዴት ነው ታዲያ
ደህና ነኝ። ደህና ነህ?
ነገስ?
ነገ off off off። ነገ off ነኝ።
ነው እንዴ?
አዎ እሑድ ነው የምንገባው።
ነገ እደውላለሁ።
ደውላ
እ?
እሺ
ፊት ለፊት አይ ሰው ፊት ለፊት እኮ ቢሮ አንድ ሁለት በል ብዬ ረስቼው ቢሆኑ በቃ አልደውልልሽ።
እሺ በቃ ሰው ይወጣል ሳ- መውጫ ሰዓት ላይ እሺ